ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
ጉዳይ አልገባም። ከስድስት መቶ ገባ እሱ እያወረድኩት ነው። ሌላ ስድስት መቶ ብር አለ እኮ ምን አልከኝ?
ገብቶልሃል ያልሽ እኔ ገብቶልሃል ስድስት መቶ አይደለሁም ያልሽ ያልኩህ። ብዙ ነን ያለ ነው ምንድን ነበረ?
ቤት ቤት ተጫውቼ ስድስት መቶ ብር ላወርደው ብዬ እ፣ ከ account ኡም ወጣ ወደ ቴሌብሪም አልገባም።
ይሄ ነው ቤት ቤት ስልክህ?
አይደለም ዜሮ ዘጠኝ እሺ
ሰላሳ ዘጠኝ ሰላሳ ዘጠኝ
ሰባ ሰባት እሺ
ሰባ ሶስት እሺ
ዘጠና አንድ
አንዴ ጠብቀኝ፣ check ላድርገው። ዛሬ ነው ያደረግከው?
አይደለም ከትናንትና ወዳ ነው። እስካሁን እየደወልኩ ነው ወደ እናንተ።
አዎ ልክ ነህ። ጠዋት ነው የሚገባው። እሺ የትላንትናው transaction ነገ ጠዋት ብለዋል ትናንትና ሳንቲሞች፣ ነገ ጠዋት ይገባል።
አረ- አረ- እሺ
አዎ አየሁ። የሳንቲም ፔ withdrawal ከትላንት ወዲያ የነበረው ነገ ጠዋት ነው የሚስተካከለው ብለዋል። እሺ ነገ ይገባልሃል።
ነገ ጠዋት አዎ እሺ እሺ እሺ እሺ ነች
बर नाही ጥራት